ሄሎ ጤና ይስጥልን ችብችብ
ሄሎ ሰላም ጤና ይስጥልኝ።
አዎ ይስጥልኝ ኦርደር ነበረኝ እናንተ ጋር እሺ መች ነበር ኦርደር ያደረጉት
ውይ ብዙ ነገር ነው ኦርደር ያደረኩት ቁጥሩን ልንገርሽ ወደ ሰባት ስምንት ነው ዘጠኝ ጉዳይ ነገር ሰው ይቀር ትናንትና ነው አይደል አዎ ትናንትና ማ- ሌሊት ነው ሌሊት በአጥቢያ ለነ ዛሬ አዎ፣ እ፣ እንደዛ ከሆነ አክሰብት አልተባለም ቼክ እያደረኩት ነው ናኒ ነው አይደለ ናኒ አዎ ይሄ ለነገ ነው የሚመጣሉት ማታ ነገ?
ላይ ስለሞላ ግሩፑ አውቶሜ ታክሲ ይቅርታ ወይ ችግር የለውም ማታ ላይ ስለሞላ ግሩፑ እ፣ ለነገ ነው ይሄ የሚመጣሉት አክሰብት አልተባለም ምንም ኮድም የደረሱት የለም አይደል
ምንም የተደወለልኝ የለም እንትን ውስጥ ግን ሌት ያዘዝኩት ነበረ እንትን እና እንትን እ፣ ምንድን ነው ዳሽ ቦይ እና ላክስ እሱ አዎ እሱ ላይፍ ቦይ እና ከዛ በኋላ ደግሞ ላክ- ላክሳል አይደለ እሱ አዎ።
complete ሆኗ accept አልተባለም ግን ይሄ አጠቃላይ ለነገ ነው የሚመጣው ይመጣል።
ዛሬ accept ይባላል ኮድ ይደርሶታል thank you እሺ እሺ መልካም አሜን